మరి ቁጭ ነኝ እኔ ሰላም ቤት ቤት ቤት ሄሎ አሉ ሰላም ጤና ይስጥልን ቤት ቤት ቅድም የከፈትንበት አካውንት አሁን ጨምርበት እምቢ አለች እኮ ምን አልከኝ?
ቅድም የከፈትንበት አካውንት እ አሁን ደግመን ስንሞክርበት እምቢ አለች።
ማለት አልገባኝም።
ቤቲንግ ከፍተን ነበረ አዲስ ነው ቤት ቤት ቤት አይ ከፍተን ነበረ። አሁን ነው ቅድም አካውንት ልከልሽልኝ ሀያ አንድ ሀያ አንድ
ምን አልከኝ?
ሀያ አንድ ሀያ አንድ ብለሽ ነግረሽን ከፍተንበት ነበረ እኔ አይደለሁም ሌላ ሰው ነው የነገረ። ከፈትክበት ከዛስ ምንድን ነው የሚልህ?
እ እ አሁን እምቢ አለች አለ።
እምቢ አለች። አሁን
አል- አልገባም አለ።
አዎ እስቲ ንገረኝ account ኡን የከፈትክበት።
ሀያ አንድ ሀያ አንድ እሺ ሀያ አንድ ሀያ አንድ አዎ እሺ
ይሄው ነው
የከፈትክበትን ስልክ ቁጥር ነው እኮ የምትነግረኝ።
አዎ ስልኬን ዜሮ ዘጠኝ አስር
አስር
አሁንም ዜሮ ዘጠኝ
እሺ
ሰማንያ ዘጠኝ ሰባ ሰባት
ሰማንያ ዘጠኝ ሰባ ሰባት አዎ
ይኸው ይከፍታል እኮ አይደል እንዴ?
አዎ አዎ አካውንቱ ስንጀምር እምቢ አለን። አሁን ምንድን ነው እምቢ አለኝ ማለት አልገባም ነው ያለህ ወይስ አዎ ምንድን ነው?
አዎ አልገባም አለ ነው እኮ ፓስዋርድ ረስተህ ነው?
እ አይ ፓስዋርድ አረሳለሁ ረስተህ እኮ ገብተዋል። ምንድን ነው ያስቸገረህ ታዲያ?
አቦቲ ሚጋም ካፈ- ካ- አሁን ስንሞክር እምቢ አለን። ምን እናውቃለን?
ምንድን ነው የሞከርከው?
ሀያ አንድ ሀያ አንድ ኮዱን ስንትን ስንሞክር የምንድን ነው ሀያ አንድ ሀያ አንድ አዎ